ሰላም ጤና ይስጥልኝ ChipChip
ተደውሎ ነበር ወይ ምን አሉኝ?
እ
እ ከ ChipChip ነበር የደወልነው።
እ እ ከ ChipChip ነበር የደወልነው።
እ
እ ይቅርታ ChipChip ን እየተጠቀሙ ነው አሁን?
አዎ
እሺ አንድ እ group እስካሁን እሺ እስካሁን ባዘዙበት ChipChip ን እንዴት አዩት?
አይ normally እኔ አንዴ ብቻ ነው እንትን ያልኩት የተጠቀምኩት።
እሺ እንዴት ነበረ?
አይ ጥሩ ነው፣ fair ነው፣ ዋጋው ጥሩ ነው።
ጥሩ ነበረ። እሺ application ኑስ አስቸግሮት ነበር ወይስ እ እ application ኑ አስቸግሮት ነበር ወይስ እንዴት ነው?
አይ አላስቸገረኝም።
አያስቸግርማ።
አዎ እሺ እ በእያንዳንዱ product ላይ ይሄ ቢጨመር እንገዛለን የሚሉት item ይኖራል?
ብዙውን እኔ ቁጭ ብዬ item ኦችን በትክክል ስላላየዋቸው okay አይቼ በእርግጥ እንትን እለዋለሁ። እኔ እሺ እንደውም መረጃ ስራዬም መረጃ ላይ ስለሆነ እህ እንደውም ጥሩ ነው እንትን እለዋለሁ። እስቲ ጊዜ ሳገኝ አዎ ቁጭ ብዬ item ኦቹን እያንዳንዱ ም።
item ኦቹን አያቸዋለሁ።
እህ እሺ አይቼ feedback እሰጣለሁ። ችግር የለውም።
እሺ ባዘዙት ሰዓት ነው የደረሰልዎት? አሁን ያዘ አዘው የነበረ አዎ product?
አዎ። አ okay ትናንት ደውዬ ነበረ እንደውም እም እም፣ ትናንት ሳይሆን በቀደም ይመጣሉ ይመጣሉ ብላኝ ነበር። እንደ አጋጣሚ ትናንት እኔ ቢሮ ውስጥ አልዋልኩም።
okay
እም፣ ፈልግ ነበረ እህ እም፣ አየዋለሁ በቃ እንዳለ እሺ፣ እንትኖችን እሺ፣ check።
እንትኖችን አጠቃላይ እሺ እሺ check ያደርጉትና አስተያየት አ፣ ምናምን ካሉት እሺ፣ ይደውሉልን።
እሺ፣ እሺ፣ እሺ እሺ።
መልካም ምሽት።